ሄሎ ጤና ይስጥልኝ ጢስ ቤት ትሰሚኛለሽ?
ምንድን ነበር አባት?
ተረብሬ ዋጋለሁ ቤተሰብ አምስት መቶ ብር የላኩ ከታክሲ ቤት የዚህ ሞባይል አካውንት ያወጣው ቴሌ ብር የላኩ ቴሌ ብር ያልተቀምጡ አካውንት ውስጥ የለም ዊዝድሮ አድርገና
ከዚህ ነው ያወጣው አኩ ስልክ የምደውለው እሺ አንዴ ጠብቀኝ ስንት ብር ነበር?
አምስት መቶ
እሺ አምስት መቶ ብር በቻፓ ያረካው ገብቶልሃል እኮ ልላክልህ ወዴት እንደገባ ቴሌግራም ላይ አውራኝ ቻፓ
በቻፓ ነው withdraw ያረከው አይደለ ከዛ በኋላ አዎ ዜሮ ዘጠኝ ሰማንያ ዘጠኝ ሰላሳ ሁለት ሀምሳ አንድ ሰላሳ አምስት ያንተ አይደለ
ምን ምን ምን
ዜሮ ዘጠኝ ሰማንያ ዘጠኝ ሰላሳ ሁለት ሀምሳ አንድ ሰላሳ አምስት
ሰላሳ አምስት ሰላሳ አምስት መጨረሻው ማለት ነው ሰላሳ አራት ነው የኔ እስኪ
ያንተ ሰላሳ ሰላሳ አራት ነው መጨረሻው ማ
እሺ ቴሌግራም ላይ ቴሌግራም አለህ አይደለ አ ቴሌግራም ላይ ግባና ጻፍልኝ። እሺ withdraw አድርጌ ብለህ ቤስት ቤት ቁጥርን ጻፍልኝ። ወዴት እንደገባ እስ- እልክልሃለሁ። እሺ እሺ እሺ